ጤና ይስጥልኝ ምሽት ቤት ሰላም ነው እና እግዚአብሔር ይመስገን።
አለን ዮሐንስ ነኝ ከጎንደር እንትን አንድ ቨርቹዋል ሱቅ እንዲከፈት ፈልጌ ነበር።
እህ፣ ምን አልከኝ?
አንድ ቨርቹዋል ኬሮን እሺ፣ እ፣ ማን አለ ተስሽ አለ ወይስ ጀሪ አለች?
ሁለቱም አሉ።
እሺ ተስሽን አገናኝ።
እሺ።
እሺ ኦ ይቅርታ፣ አሁን ወጣት ስልሽ እንጂ ጀሪ አለች ጀሪ ናገ ስልክሽ ኮኔክት ሆኗል። እሺ ይቅርታ።
ሄሎ ጀሪ ሰላም አረፍኩት ሰላም ነው አለሁ ይመስገን። እንዴት ነሽ?
አለን አለን ሰላም ነው።
አለሁ አለሁ ይመስገን። እንትን ፈልጌ ነበር አንድ ሱቅ እንድከፍችልኝ ነበር በ- የቨርቹ የኬሮን የካይረን አዎ። እና ለነገ ደግሞ ወረፋ ያዥልኝ ለእንትን ለኪኖ የሚችል ኢንስቶሌሽን አዎ።
በቃ እሺ፣ user ኦችን ፈልጌ እልክልሃለሁ።
በቃ user ና እኔም ነበር password ኡን password ኡን ላኪልኝ። ነገ ጠዋት ደግሞ እንትን የ installation ወረፋ የ installation ያዥልኝ።
እያዝልሃል። እሺ፣ በጣም አሪፍ።
እሺ።
እሺ፣ እሺ፣ እሺ፣ እሺ ጀሪ እሺ።
እሺ